ሰላም ጤና ይስጥልን። ጤና ሰላም ጤና ይስጥልን።
ጤና ሰላም ጤና ይስጥልን።
ወጌሻ ለመመዝገብ ፈልጌ ነበር።
ማን ልበል? ኬት ነው?
እ፣ ከዱከም ነው። እ፣ ክፍያው ስንት ነው?
እ፣ እስከ ነገ ከሆነ ሰላሳ አራት percent discount ስላለው አስር ሺህ ብር ብቻ ለሶስት ወር ስልጠና።
ለሶስት ወር አዎ
በስፖንሰር እንትን የሚሄድ የለም። እኔ አስራ ሰባት አመቴ ነው። YouTuber መሆን ፈልጋለሁ። እ፣ ስፖንሰር አዎ፣ አድርጎ ግን የሚያስገባ የለም የ sponsorship ኡ አልቋል።
የለም። የለም።
አዎ አዎ አልቋል።
እሺ
እሺ